ሄሎ መረጃ ማግኘት ፈልጌ ነበር።
ምን መረጃ ደንበኛቸው ሌላው አይሰማም።
ይሰማል?
ወዴት ሀገር ደንበኛቸው እ?
ወዴት ሀገር መሄድ ፈልጎ ነው?
እ፣ ዱባይ ነበር።
ዱባይ።
እም፣ እሺ፣ በምን ቪዛ?
ያው በ-